ሄሎ ጤና ይስጥልኝ ኪሩቤል አሁን ደውለህልን ነበረ እሺ ልዩ ሙያ ባርና ሬስቶራንት አዎ እሺ አ አ፣ draft machine ኑ ተወስዷል ነው ያሉት እና እ፣ አዲስ create እናድርግ ወይስ
አይ በቃ ችግር የለውም ያ- ያ በቃ እሱ በዚህ በዛ እኛ መልስ ማሽን መቀየሪያ ወይ ምናምን ልንሰጠው እያዘጋጀን ነው በእርግጥ ግን ምን አለ?
መቀየሪያ ማሽን ልንሰጠው እያዘጋጀን ነው እሺ ሊሰጡት ነው። እሺ በቃ ይሄን አዎ check እሺ ዛሬ ላድርግ።
አዎ አይ create መደረግ አያስፈልገውም አያስፈልገውም። እሺ በቃ።
አዎ እሺ እሺ እንደዛ መልካም ቀን። እሺ እሺ